ልጅ ትናንት ሀያ ስድስት ሺ ሀያ ስድስት ሺ ብር ሞባይል ገዛች ብላ ሀያ ሰባት ሺ ብር ገዛች ብላ ልጁን
hello ሜሉ ወይዬ ታለ ድምፄን ቀስ አድርጌ ነው እንዳልጮህበት ብዬ እውነት ነው ያልጮህም ቀስ አድርጌ ማለት ስጮህበት እንዳይጥለኝ ብዬ አንቺ መርካቶ ያለች ሴት እያደውልልኝ መሰለሽ
ኧረ ታለ አንተ
ለምን ታለ እንዴ እኔ- እኔ ኧረ ብዬ ተይ።
ስትነግረኝ ጊዜ በቃ እኛ በርበሬውንም ሳትግዛልን አልኩኝ እኛ እንገዛም አልኳት አይ ይሻላል እንደዛ ማለት ጀመርሽ አንቺም
እኔ ነገርኳት ለሙዬ እንደዚህ ስትለኝ በቃ በርበሬውንም እሷ ትግዛልን አልኳት ይሻላል አዎ፣ እንዴት ነሽ?
ለሽፋሮ እነግረዋለሁ ነገር የለሽ በራዳ አይለሽ በራሷን አንቺ ግዥልን እሱ ምን ቦታው ልጄ እሷ ይሄን ጊዜ ደክሞታል ሁላ ሞት ሊሆን ይችላል ደህና ነሽ አለው ታዲያ እንዴት የሆነ ነሽ?
በቴ- በቴሌግራም ላይ የሆነ ቴክስት ልኬያለሁ እስኪ ቼክ አድርጊና ንደውይልኝ እዩ ምንድን ነው ቴሌግራሙን ክፈችና ቴሌግራሙን እሺ።
ከፍተሽ check አድርጊና እደውልልሻለሁ መልሽ እሺ ታዲያ እሺ እሺ